አልችልም።
አዎ በእናትሽ በለው ወይ ጾም ነኝ። አሁንም ሌላ ብዙ ቁጥር አግኝተናል። እሱ የሚጫወትበት ሁሉንም ልንገርሽና ይልኛ
አ፣ ቤኪ ቤኪ ቤክ ሁሉንም የሚጫወትበትን ቁጥር አግኝቻለሁ። ል- ል- ልንገርሽና check አድርጊልኝ። ጥቅም የለውም
ያ ጥቅም የለውም እያለች ነው። ጾም እሺ አ- አሁን ምንድን ነው የማድርገው? አሁን የሱ ቁጥር አሁን ሁሉን ምንድን ነው አግኝቻለሁ።
የማደርገው?
አ- አስር ቁጥር ነው እሱ የተጫወተው ያለ
ምንድን ነው ያ ምንድን ነው? ቆይ አንዴ
እሺ ሄሎ
hello ጾም አዎ አዎ ቤት account እኮ ብናገኘው ምንም ጥቅም የለውም።
አሁን አንቺ ያልነገርሽኝ ብር አላወጣም። ሰውየው ተጫውቶበታል እንጂ ብር አላወጣም።
አዎ የተጫወተው ደግሞ በራሱ account ነው።
በእኔ በራስ account ገብቶ ነው የተጫወተው እሱ።
አዎ አዎ በአንተ account ገብቶ ነው የተጫወተው እንጂ እኮ በራሱ ሲገባ account አይደለም።
ቁጥር ጽፎ አይደለም፣ ቁጥር ጽፎ አይደለም።
ቁጥርና password ህን አውቆብህ በአንተ እንዳንተ ሆኖ ነው የገባው። ተረድተኸኛል?
አዎ በ- አዎ አካ- በ- በ- የኔ password ስለያዘ አዎ ፓር- password ህንም ያውቃል ቁጥርህንም ያውቃል። እንዳንተ ነው በቃ login አድርጎ የገባው ነው የተጫወተው።
እውነት ነው።
አዎ ስለዚህ አንተ እሱ እንደዛ እንዳደርግ ንገረው፣ እንደዛ እንዳደርግ ንገረው። ፓስወርድህን ቀይረሃል አንተ አዎ አሁን ቀይረሃል። ቅድም ካወራን በኋላ አዎ
የቱ ጋር ነው ገብተህ የቀየርከው?
እ፣ አሁን የላክሽኝ ያሰበው የተላክልኝ የለም የተላክልኝ የለም እንካ በስቲ ቤት የተላክልኝ ያለ አይደለም ስልክ ቁጥሩ አንተ ጋር ነው?
እ?
ስልክ ቁጥሩ ቤት ቤት አካውንት የከፈትክበት ስልክ ቁጥር አንተ ጋር ነው?
አዎ
ይኸውልህ change password profile የሚለው ላይ change password የሚለው ላይ ነው ገብተህ መቀየር ያለብህ አደረኩኝ እንደዛ እ አደረኩኝና ተላክ ተልኮልኛል ያኛል ፓስወርድ forget ብለህ forget ብለህ ነው አዎ አዎ forget ብለህ ካስገባ በኋላ ማለት ነው አዎ ግባና profile የሚል አለ። profile የሚለውን click ስታደርገው change password የሚል አለ።
አዎ ቀየርኩት። አሁን አሁን አሁን ጨርሻለሁ። ቀይር ያለው አሁን ቀይረሃል እሱ ጋር ገብተህ አዎ አዎ አሁን ነው የቀየርኩት። አዎ በቃ ግን በቃ የእናን- እሺ።
ግን ግን ግን እናንቺ የላካችሁት password ነው ያስገባሁት። አሁን የራስን አላስገባሁትም ገና።
የራስህን ቶሎ አስገባ።
እሺ እሺ እሺ፣ መልካም ምሽት።